ጤና ይስጥልኝ Donkey Tube።
ጤና ይስጥልኝ ስል ለ Donkey Tube አስተያየት ለመስጠት ነው።
hello፣ hello ስል ለ Donkey Tube አስተያየት ለመስጠት ነው።
እሺ ይቻላል።
donkey የሚለው ቃል መጀመሪያ ነገር እንትን ነው። ቆ- እንትናችሁ ጥሩ ነው፣ ዝግጅታችሁ ጥሩ ነው። ግን ኢትዮጵያዊ ቋንቋ አይደለም ዶንኪ የሚለው እሺ እና ቀየራችሁት በሌላ በሚያምር ኢትዮጵያዊ ሽታ እንዲኖረው ብዬ ነው። donkey መሰረቱ ራሱ እንግሊዝኛ ነው። አስተያየቴን ከተቀበላችሁ ብዬ ነው።
እሺ፣ አስተላልፋለሁ ለሚመለከተው አካል።
ኢትዮጵያዊ ቃል አድርገው በሉልኝ ለአባታችን።
እሺ
እሺ እናመሰግናለን።
እኔ እፈልጋለሁ።
እኔም አመሰግናለሁ። መልካም ቀን።
ሶስተኛ ጫማ ደግሞ ሶስት